ግን አስቦበት እሱ እንዲህ እያደረገ አይደለም አስቦበት ነው እንዲህ እያደረገ ያለው እሱ እ እውነቴን
ለማቆየት
እ
አዎ እንደዛ ይመስለኛል።
ነግረውታል
አልነገረውም
እ
አልነገረውም።
ሄሎ
ኧረ አልነገረውም።
አትንገሩ አልሽው ወይ
አዎ እንደዛ አልነገረውም።
ሄሎ
አዎ እንደዛ አልኩት ቅድም